የፈረሰ የእምነ ኪዳነ ቃል መሐላን የሻረ የእምነ ኪዳነ ቃል አቢሁን እንደ አቢ ልቤ ይናፍቃል ጠላት እንደ ወዳጅ እንዴት እንዴት ይናፍቃል ውሉን ያፈረሰ የእምነ ኪዳነ ቃል መሐላን የሻረ የእምነ ኪዳነ ቃል ቢሆን እንዳል ልቤ ይናፍቃል ጠላት እንደ ወዳጅ ሰዎች እንዴት ይናፍቃል ለውሃ ቅም ወንዝ አለ ወርጄ እጠጣለሁ ለበደሌም ቢሆን ዳኛ እፈልጋለሁ የጠላሁን ናፍቆኝ መድረሻ አጥቻለሁ የጠላሁን ናፍቆኝ መድረሻ አጥቻለሁ ልቤ ማማሽጉን የተደለደለው የተደለደለው አንጀቴ ወንጭፍሽ የተጠቀለለው የተጠቀለለው እንግዲህ ገላዋ ገላዬን ከልክለው ገላዬን ከልክለው ረበለው በለው ረበለው በለው ረበለው በለው ረበለው በለው ረበለው በለው ረበለው በለው ረበለው በለው ረበለው በለው ሞኩተወይ ልቤ ለስንት አመኘህም ሆዴም አልሰማኸኝም ስንቱን ለምኜህም አይ የረሳሁትን ሰው ናፍቀህ ተገኘ የረሳሁትን ሰው ምነው ናፍቀህ ተገኘ ቅርጸ ቢስ አድርግኝ እንዲህ በክልትምትም ቀዩ ጥቁር ልጎን ልንከራተት የትም መቼም እብድ የያዘው መልክ አይበረክትም መቼም እብድ የያዘው መልክ አይበረክትም ልቤ ማማሽ ይሁን የተደለደለው የተደለደለው አንጀቴ ወንጭፍሽ የተጠቀለለው የተጠቀለለው እንግዲህ ገላዋ ገላዬን ከልክለው ገላዬን ከልክለው ረበለው በለው ረበለው በለው ረበለው በለው ረበለው በለው ረበለው በለው ረበለው በለው ረበለው በለው ረበለው በለው ውሉን ያፈረሰ የእምነ ኪዳነ ቃል መሐላን የሻረ የእምነ ኪዳነ ቃል ቢሆን እንዳልሜ ልቤ ይናፍቃል ጠላት እንደ ወዳጅ እንዴት እንዴት ይናፈቃል ምን አለኝና ነው ሁሉንም አልታደልኩ ወይ ሌላ መልመድን ወይ መርሳቱን ካልቻልኩ ያው እንደ ጣለብኝ ልሂድ ማሪኝ እያልኩ ያው እንደ ጣለብኝ ልሂድ ማሪኝ እያልኩ ልቤ ማማሽ ይሁን የተደለደለው የተደለደለው አንጀቴ ወንጭፍሽ የተጠቀለለው የተጠቀለለው እንግዲህ ገላዋ ገላዬን ከልክለው ገላዬን ከልክለው ረበለው በለው ረበለው በለው